እኔ ሁሉ ስፖርት ነው ባኮ የምንወደው።
ሰላም ነው?
እግዚአብሔር ይመስገን።
ትናንትና አሳውቄ ነበርኩ ስራ withdraw አልተመለሰልም። ድጋሚ ደግሞ ማታ ሺ አምስት መቶ ብርም እንደዛ አደረገች።
ያልገባሉትን መልሰው ይላኩ።
ልኬዋለሁ ወደ ቴሌግራም ሁለቱ የስድስት ሺው ትናንትና ሰባት ሰዓት ነው። ሺ አምስት መቶ ደግሞ ሌሊት ሰባት ሰዓት
አሁን በደወሉበት ስልክ ነው አዎ እንዴ ትናንትና አሳውቀሻለሁ። እስካሁን ግን እኮ ድጋሚ ተላልፎሎታል። መልስ ስናገኝ እናሳውቁታለን። በትዕግስት ይጠብቁ።
ጨ-